hello
ቤዛ hello አቤት አቤት ቤዛ
ቤዛ ላገናኘህ
ኧረ ሌላ ሰው ከሆነም ችግር የለውም ግን አሁን እኮ ልክልሃለሁ በቴሌግራም ላይ ነበር አከፋፈቱን እሺ ማ- ማን ልበል አንተን
አ፣ አብዱልቃድር አብድል ቃድር እልክልሃለሁ አ- ላይ ነበር በቴሌግራም አ፣
ልበልህ እሺ አባ
እሺ
አብድል ቃድር በ- በቴሌግራም እልክልሃለሁ ብላኝ ነበረ መች ነበር እልክልሃለሁ ያልኩክ አሁን አሁን አሁን- ስ- ዋ- ግን እንግሊዘኛ ነው ላክሽልኝ እኮ ዋት ሄልፕ ዩ ምናምን አባ?
አ፣ ቤዛ ቤት ቢ
ክላስ ካልሆነ ሄሎ አቤት ጤና ይስጥልን ሰላም ነው ሰላም
ቴሌግራም ላይ ልክላለሁ ብለሽ ነበር ምን ነበረ ይቅርታ
አ፣ እንትን አካውንት እምቢ ብሎ ነው ለማካታደስ ለመክፈት አዎ ኦኬ ዛሬ እሺ ቴሌግራም ላይ አውርተኸኛል ታዲያ ዛሬ
ሀይ ሀይ ብዬሽ ነበር። የሆነ ሰው ነው የመለሰልኝ።
ማን ይላል ስሙ
የኔ አብዱልቃድር እሺ የመለሰልህ ሰው ማን ነው
ምን አልሽ? ቤዛ ቤስት ቢ ትላል።
እሺ ቤዛ በልና አንዴ ጻፍልኝ እሺ ላገኘው እሺ
ቤዛ እሺ ጻፍልኝ አንዴ
እሺ